hello ጤና ይስጥልኝ ሰላም ነው ያለን እንትን Vitz ባንክ ያለበት አላችሁ እንዴ? እንትን cash ቢያንስ እስከ ስድስት ሰባት ድረስ እ ሞዴል ችግር የለውም። ምን ምን ሞዴል እ አልሽ? እሺ አርባ አራት ሄሎ ዜሮ ወይ አይሰማም አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ እሺ እሺ ደውልለት እሺ